ጤና ይስጥልን ዋሽንግተን
hello ሌላ አቤት
ከማናጀር ፈልጌ ነበር ከሆስፒታል CT scan እንትን ነበረ መረጃ የ CT scan መረጃ ፈልጌ
እኮ እሺ ምን ልርዳዎት
አይ እንትን ነበረው ይህ ወገብ ከክፍለ ሀገር ነው የምደውል እሺ
የወገብ ግማሹን ጎኔንን ይሰማኛል
እሺ እና ሲቲስካን ነው የፈለጉት
እና በቃ ከእግሬ አንዱን ጎን ይዞ እንትን ማለት ነው ምልክቱ ልነግርሽ ፈልጌ እኮ በስልክ አገልግሎት አንሰጥማ በአካል መጥተው ነው የሚታከሙት
ኧረ
አዎ በአካል መጥተው ዶክተር ያማክሩ